hello ሳል ወይናዬ ወይ እንዴት ነሽ?
አለሁ እግዚአብሔር ይመስገን።
እንትን ይሄ የጠቅላይ ሚኒስትሩ መላክ ማለት ነው እ ላኩታል እንዴ? እንዴት ነበር? ምን ላይ ነው ያለው ኢሜይሉ?
ምንድን ነው የምታደርጊ መሰለሽ እ H of ኢትዮጵያ የሚለውን ክፈችውና ጂሜሉን እሺ ኦና ጂሜሉን ክፈችና እ sent sent የሚለው ውስጥ አድራሻው አለልሽ የ PM office sent ሚሎ አስገባው። sent ሚሎ አዎ።
አስገባው።
እ፣ print አይደለም sent የሚለው አለ።
sent እኮ sent sent አዎ sent የሚለው ውስጥ ግቢና ከዛም እ።
በኋላ እ፣ የተላኩ ደብዳቤዎችን prime minister office ነው የሚለው ምንድን ነው እንደዚህ አይነት ነገር ብቻ POM ነው የሚለው እ?
ልፈልገው።
እንደዚህ ፈልጊውና እሺ እዛ ላይ አድርገሽ አልበዛ ጧት እንልኳላ ምን ማድረግ እንችላለን እንዴት እናድርግ ታዲያ በቃ እንትን ልበለውና ልየውና እ፣ እንትን ልካለው ትደውልልሻለሁ።
በቃ sent item ኡ copy ማድረግ ትችያለሽ አይደል እንትኑ ምንም እም፣ ፍ- ኢሜል አድራሻውን አዎ
ኮፒ ታደርጊና ከዛም በኋላ compose ውስጥ ገብተሽ ነው የምትልኪው። ታውቂያለሽ ባላላኩ ባለፈው አንዴ ልከናል
ልከሻል አንቺ።
የሆነ ጊዜ ያው
compose ውስጥ ከፍተሽ ነው የምትልኪ። compose ከፍችና ኢሜል አድራሻውን እዛ ውስጥ paste አድርገሽ ነው እንትን የምትይ።
እሺ ኑ እንሂድ እናንተ እሺ እ፣ በቃ እንደሱ አድርጊና scan አድርገሽው ላኪው። እሺ፣ በደንብ scan አድርጊው። እሺ፣ እሺ እሺ፣ እሺ።